hello
ሰላም ሰላም።
ትናንትና ሁለት ሺህ ብር ከዳሽ ቤት ተወስዶ ነበር። እንትን ወደ- ወደ ቴሌ ብር አስተላልፌ አልገባልኝም ነበርና
እሺ፣ የቴሌብር ስልክ ቁጥር አሁን የደወሉበት ነው።
እ?
ከ- የቴሌብር ስልክ ቁጥሮት አሁን የደወሉበት ነው።
አዎ አዎ ወደ ቴሌ ብር ነው ያስተላለፍኩ ከዳሽ ቤት
እኮ የቴሌብር ስልክ ቁጥር አሁን የደወሉበት አርባ ስድስት አዎ ቤቱ አዎ ነው። አርባ አንድ አዎ ቤቱ አዎ አርባ አንድ ቤቱ አዎ
እሺ፣ በዚህ ወደ እኛ የተላለፈ withdrawal የለም። እሺ፣ የተጫወቱበት betting company ይጠይቁ።
እ፣ እነሱ በምን አገኛቸዋለሁ?
website ኣቸው ላይ አናግሯቸው። እሺ፣ እዛው የሚጫወቱበት website ላይ
እሺ
እሺ፣ መልካም ቀን።